ጤና ይስጥልኝ ስሜ ዲቦራ ነኝ። እባክዎ ምን ልርዳዎ
እና system ወጥቶ አልገባ አይደለም። ምን ነበር አ ትንሽ system ችግር አጋጥሞና እያስተካከልን ነው። እሺ ትንሽ ጠብቆ ከዛ ብር ደግሞ ትራንስፌር አድርጌ ነበር
እ
ያው ብር transfer አድርጌ ነበር። እስከዛ ቢገባልኝ ብዬ ነበር።
ወዴት ነበር transfer ያረከው?
አ- agent ነኝ። ማን መንገሻ ነው ምናምን የሚለው እ ወደ ፋይናንስ ነው የላከው?
አ አ እሺ ፋይናንሶችን አውራቸው፣ እነሱን contact አድርጋቸው።
ስልኮ ስልካቸው ትኛለች ስልክ ስልካቸው የለህም?
አ የእንትን አለኝ ቴሌግራም ላይ ነው የምናወራው ግን okay እኮ ቴሌግራም ላይ ጻፍላቸው፣ ያዩታል። እሱንም
እሺ እዛ ላይ ጻፍላቸው።
እሺ እሺ